ወይ ቅድስት ወይ እንዴት አብካሪ ደህና ነሽ?
ለእግዚአብሔር ይመስገን።
ወደንለት ኧረ ወደን እራሱ ጠፋ። ሀያ አንድ ዘጠና አንድ
ሀያ አንድ ዘጠና አንድ ዘጠና አንድ እ
ምን ሆነ?
አይ ከ ከሀያ አራት ጊብሰን ትምህርት ቤት ከዛ ተነስቶ ኢንታይም በርገን ወደ ቡሊ የሚል ፒ ነው።
አ- ፊናል ይገባል።
እሺ እሺ ቼክ አደርገዋለሁ። እሺ እሺ፣ እሺ።